hello ጤና ይስጥልን ቤስት ቤት
ሄሎ ጤና ይስጥልን ቤስት ቤት
አሁን ብር ሳወጣ እሺ ያዘብኝ አምስት ሺህ ብር።
በዚህ በደወልክበት ቁጥር ነው አ አ ጠይቅልኛ ካለብ ስንት ብር ነው
ፋርማሲ ጠይቅ። ሄሎ ስንት ብር ነው አልከኝ
አምስት ሺህ ብር የመጨረሻው ማለት ነው።
ሌላው ገብቶልሃል ሁለቱ ገብቷል፣ አንደኛው ነው አየር ላይ ቀረ።
እሺ አሁን ገብቶልሃል እሺ ቼክ አድርጎ እሺ